ሬቻ ስማርት እሺ ሬቸው ጋር እንዳሉ እንደውል ደግሞ
ሄሎ
ጤና ይስጥልን። ሪቾ ስማርት ባርበር።
አዎ ልክ ነሽ። ጤና ይስጥልኝ። እግዚአብሔር ይመስገን።
እሺ ሀዊ እባላለሁ። ከዊ ፕላስ ቴክኖሎጂ ሶሉሽን ነው የምደውልልሽ።
ሴት ዊ ፕላስ ቴክኖሎጂ ሶሉሽን እሺ
እ፣ ድርጅታችን ዊ ፕላስ ቴክኖሎጂ ሶሉሽን አዲስ መተግበሪያን በመያዝ ወደ ገበያ መጥቷል።
ቆይ እሷን ላገናኝሽ፣ ራሷን ባለቤቷን እሺ አዎ፣ እኔ እኔ አይገባኝም። ፕላስቲክ ፋብሪካ ከፍተናል ሰርተን ሰርተኛል ራሱን ታገናኝ ባህር ባህር ነው